ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሊንክ እንዴት ዋላችሁ?
እግዚአብሔር ይመስገን። እንደምን ዋሉ?
ሰላም ነው?
አለን።
እንትን ፈልገን ነበረ እ አክሲዮን ለመግዛት
እሺ፣ አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አዎ።
አንድ- አንድ ላይ ነው የሚጀመረው። ሐምሌ አንድ ላይ እንደውልሎታለን።
እሺ እሺ።
ስሞትን ማን ልበል ጥሩ ወርቅ ሙሉጌታ
ጥሩ ወርቅ ሙሉ ጌታ ማስታወቂያውን አዎ።
ከምን ላይ ነበር ያገኙት?
ከቴሌቪዥን
እሺ እሺ፣ እንደውሉታለን።
እሺ ደግሞ እሺ